hello አቤት።
እሺ ጤና ይስጥልኝ። ከቤት ቤት ነበር ምደውልልህ።
አዎ ቅድም ደውለሽልኝ ነበረ። ቀጥ አዎ።
ብዬ እሺ፣ calculate እሺ።
ያደረግሽው ነው።
እሺ ሰላሳ አራት ነጥብ ምናምን ይመጣል ሙሉን ካል- እ፣ ማባዛት ነው የሚሆነው እና እሺ ሙሉን እ፣ አን- ለአንተ ያሸነፍካቸውን ወይም ደግሞ የበሩልን አረንጓዴ የበራልን እንትን እ፣ odd ኦች እነሱም ማባዛት ነው የሚሆነው።
እሺ ከዛ እሱን total odd ኡ ወደ ሰላሳ አራት ነጥብ ሁለት ሶስት አካባቢ ይመጣል።
እሺ ከዛ ሲከፈል ለአንድ ነጥብ አንድ ሁለት ዘጠኝ ነጥብ ወይም ሀያ ደግሞ ዘጠኝ አዎ እሺ ለሱ አዎ ይከፈላል እሱን አውቀዋለሁ። አይ አካባቢ ይሄ ይሆናል።
እንትን የ
ቦነስ አስበላል።
እዚህ ጨዋታዎቹ ሲ- እንትን ከ- ሳይካሄዱ ሲቀሩ እንትን የሚሆነውን ነገር ለማወቅ ነው እንጂ ይሄኛውን አሰራሩን አውቀዋለሁ። ችግር የለውም።
አዎ እኮ እንደዛ ከሆነ አባቴ void የሚሆንበትን ወይ ነው ያልገባ።
አዎ እሱ part ነበር ያልገባኝ። አሁን ግልጽ ነው። እሺ በቃ እሺ፣ postponed ስለሆነ ነው የነበረው ጨዋታ አዎ ያው እኮ ገባ- postponed አ- አዎ ስለነበረ ነው።
እንዳልተካሄደ አውቄያለሁ። አዎ በቃ እንግዲህ እሺ፣ ትንሽ የሆነ በረዶ በቃ ምናምን ነገር ነው መሰለኝ። እሺ
እና ሌላ ምንም clear ያልሆነ ነገር የለም ማለት ነው በቃ አይደለ?
ግልጽ ነው። አይ ይሄ እ፣ እንትን ነው እ፣ እያጠሩ ለመሄድ ስለፈለኩ ነው እንጂ ሌላ ምንም ችግር የለም። እሺ ችግር የለውም። እሺ አየሽ፣ እሺ እሺ፣ እናመሰግናለን። እሺ፣ መልካም ቀን።
እሺ እሺ።